የለውጥ አይነት ስልት ይመስላል።
እንትን የሆነ እንትን ፈልጌ የነበረ የእናንተን ወይም እንትን ነው real estate ኡን የ real estate ነው አይደል?
አዎ ትንሽ ነው።
አዎ ያላችሁን እንትን እሺ በአጭሩ ብትነግሪኝ ወይም የሆነ ቦታ ብትጠቁሚኝ።
እሺ እኔ- እኔ ቀጠሮ ነው ማስይዝሎት። ቢሮ መምጣት ይመቸት ይሆን? ሶስት ቢሮ አለ።
ቢሮ የት ነው የት ነው ያለው?
እ፣ ቦሌ፣ ገርጂ፣ ልደታ አለ
ቦሌና ገርጂ።
አ፣ እና ልደታ
okay ሁሉም ሁሉም ለእኔ ርቅ ነው። እስቲ ወይ ያለውን እንትን ባጭሩ እየወጣን እኮ እንትን- መረጃ እንሰጣለን። እርሶ ጋር መምጣት እንችላለን ካልተመቸት፣ እ?
ወይ እ?
እየወጣን መረጃ ስለምንሰጥ እርሶ ጋር መምጣት እንችላለን። የት አካባቢ ነው ያሉት? ሙሉ መረጃ የሚያስረዱት agents ማለት ነው።
እኔ ወደ ብረታ ብረት ላምበረ ምንድን ነው ኮተቤ ነው ላምበረት ላምበረት ጋር እ።
እሺ። ታዲያ ነገ ወይም ዜሮ ሁለት ጋር እሺ፣ ችግር የለም። እዛ ደርሰን እንደውሎታለን።
እሺ።
እሺ፣ ማን ልበል ስሞትን? ይቅርታ።
ኤርሚ- እሺ፣ ምን ነበር ማስታወቂያችን?
ኤርሚያስ ክንፈ እ?
ምን ላይ ነበር ማስታወቂያችን የሰሙት?
በሬዲዮ ሬዲዮ ላይ። እሺ፣ እሺ። ስለዚህ እሺ።
ነገ እደውልሎታለሁ።
እሺ ሙሉ ስለ ቤቶቹ ያሉን መረጃ ይዞሎት ይመጣል።
እሺ እሺ፣ እናመሰግናለን።
thank you okay